ያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረው በዘመድ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ የጀግና ሴት እናት ታጠቂ በገመድ የጀግና ሴትና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብራትም ዘመድ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ እንዲያው ዘራፊዋ ጎራውና ጎራውና ጎራውና በደቡብ ጦር ግንባር ለእናት ሀገር ድንበር የታደጋችሁ በምስራቅ ጦር ግንባር ለእናት ሀገር ድንበር የተዋደቃችሁ በሰሜን ጦር ግንባር ለእናት ሀገር ድንበር የተዋደቃችሁ ሲነገር ይኖራል ታሪክ ሲጠራችሁ ኧረ ጎራ ወረ ጎራ ወረ ጎራ ጎራውና ጎራውና ጎራውና ለእናት ሀገር ድንበር ሕይወታችሁ አልፏል። ለእናት ሀገር ድንበር ሕይወታችሁ አልፏል። በታሪክ ተቀርጾ ለትውልድ ተላልፏል። ኧረ ጎራ ወረ ጎራ ወረ ጎራ እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ እንዲያው ዘራፌዋ ዋ እንዲያው ዘራፌዋ እንዲያው ዘራፌዋ ዋ እንዲያው ዘራፌዋ እንዲያው ዘራፌ